hello ጤና ይስጥልኝ
hello hello ጤና ይስጥልኝ።
ሰላም አንድ order ነበር እና አልደወሉልም። ዛሬ ነበር delivery የሚሆነው።
okay እሺ ስልክ ይነግሩኛል check ላድርግልዎት እሺ ዘጠኝ አርባ ስድስት ዘጠኝ አርባ ስድስት
ሰማንያ አንድ ሰማንያ አንድ ስልሳ ሶስት ሰማንያ ስምንት አ- አንዱ ይሄ ነው። አንድ ደግሞ ሌላም አለ። check ታደርገውና እሺ እሺ የበአቤቻ ነው አይደል አቮካዶ አቤቻ አዎ አዎ ዛሬ ወጥቷል እና የቤዛ ነው እዚሁ ላይ ያለው ድንች አዎ የቤዛም okay እሱ accept አልተደረገም ለነገ ነው እሱ
okay ይመስለኛል ቤቱ- እንትኑስ እንትን ነበረ አ።
ሌላ ደግሞ ምንድን ነው ስሙ ይሄ ጥቅል ጎመን okay አዎ እሱም ወጥቷል።
order ልኮል ወጥተዋል ይመጣሉ አዎ አዎ ይመጣሉ ትንሽ ታገሷቸው driver ኦቹ አልደወሉልንም ብዬ ነው አዎ ይመጣሉ ስልክ ልስጦት አ ስጡ አስራ ሶስት
ዜሮ ዘጠኝ አስራ ሶስት አስራ ሶስት ድጋሚ እሺ አስራ ሶስት ድጋሚ ሀምሳ ሶስት አስራ ስድስት አምሳ ሶስት አስራ ስድስት እሺ እሺ እሺ እሺ